Hello አቤት ሰላም ጤና ይስጥልን ቴሌቪዥን
ቴሌውን ተጫውተን ነበረ
እሺ ጨዋታው ቱ ትኬት ስምንት ብር ቆርጦ
እም አልገባንም ነበር ጨዋታው በዚህ ቁጥር ይደውሉ ተብሎ ነበር በ message
እሺ ኮከብ ዘጠኝ ሰማንያ አምስት በተላልፈው ይደውሉ መጀመሪያ እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አንድ ቁጥር ላይ ለመመዝገብ የሚል አለ እ ሶስት ቁጥር ለመጫወት እ
ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል ይመጣለታል እርስዎ መርጠው መጫወት ይችላሉ በድረገጽም ገብተው መጠቀም ይችላሉ game ኡን ብር እኮ ትኬት ቆርጠን ነበረ አቤት ትኬት ቆርጠን ነበረ አዎ ትኬት መጫወቻ ነው የድሎትን ይሞክሩ የሚል ይጭ- ይጫወቱበታል game ኦቹ
አሁን እንሞክር አዎ ሞክሩ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይ- አሁን የመጀመሪያውን ስለቆረጠ ድጋሚ አይቆርጥማ
አዎ አዎ